ሰላም ጤና ይስጥልኝ። ሽብሽብ እባክዎን ገብተው
እንትን አሁን ይመጣላችሁ ያላችሁኝ order እኮ ከቢሮ መውጫ የደረሰ እና ስንት ሰዓት ምን ነው አሉ?
የደረሰልኝ? order ትናንትና ተደውሎ ዛሬ ይመጣል።
በዚህ ቁጥር ነው order ያደረጉት? በዚህ ቁጥር ነው order ያደረጉት?
ኧረ የኔ ሮብ የተደረገ ነው በእናትሽ የተረሳ ነው።
ምን አሉ? ሰውነት በሚለው ነው order ያደረጉት?
አ- አ-
okay።
እሺ ትላንት ነበር order ያደረጉት?
ሮብ ሳምንት የሮብ ዕለት የተደረገ order ነው። ተረስቶ ነው ከእቃዎች መሀል ተባለ።
okay።
አርብ ይመጣል ተባለ ቀረ። ዛሬ ደግሞ ይመጣል ተባለ። ይሄ መውጫ የደረሰ- ሰዓት የደረሰ እም።
ነገ ደግሞ ስራ ዝግ ነው። መቼ የምታመጡልኝ?
ጠዋት ላይ ያሳውቀውታል።
ትናንትና አሳውቅ አሳውቀውኛል። እሺ እጠብቃለሁ ነገ አልኩኝ። ጠዋት ደውዬ ነበር። ዛሬ ደርሰሻል አልኩ።
ሰውነት ፒያሳ ነው አይደለ?
አዎ ሽንኩርት አስር ኪሎ አዎ product ኡ ተወጥቷል። ይጠብቁ ትንሽ እስኪ።
እኮ እስከ አስራ አንድ ሰዓት ብቻ ነው ያለሁት እኔ።
okay እሺ፣ ያሳውቅሎታል። ወጥቷል product ኡ ፒያሳ። እሺ ይጠብቁ።